હેલો ሄሎ
ሄሎ
ሄሎ
ጤና ይስጥልኝ አብረት ይልኝ ምን ልታዘዝ
እ የሆነ የቴሌቪዥን አገልግሎት እ፣ ውል ተጠየቀ።
ቴሌቪዥን ጌም ነው ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣልዎታል
ሄሎ፣
አቤት አይሰማም አዎ ይሰማኛል። አሁን እሺ ቴሌቪዥን ጌም ነው እ?
ቴሌቪዥን ጌም ነው አይሰማም ይሰማኛል። አ?
ምን ልታዘዝ እሺ አጨዋወቱን ነው ምንድን ነው የፈለጉት
እ፣ የቴሌቪዥን የ- የቴሌቪዥን አገልግሎት እ፣
የቴ- ለመጠቀም ቴሌቪዥን game ነው አገልግሎቱ። ጥያቄና መልስና የእድል ጨዋታ አለው።
hello
ቴሌቪዥን game ነው የ-
game ነው
እሺ፣ በቃ።